ጤና ይስጥልኝ ቤተሰቤ ዲቦራ ነኝ አባካውም ላርዳው
Soprano.
አለን እግዚአብሔር ይመስገን።
Eh, የቤት ቪዲዮ ድቦሴ አይ- አይገባም ቤት ቪዲዮ አይገባም ብር ያለ ብር ነው አይ- አይ- አይ- አይገባም።
ዲፖዚት ነው ዊዝድሮ ነው?
አዎ ቤት ድቦስ ዲፖዚት ነው አዎ ከቴሌ ብር ነው?
አዎ ያለ ብር ድቦስ ወ- አይ- አይወጣም ያለ ብር ነው አይወጣም።
ከቴሌ ብር ቀንሷል።
ቤት ቪዲዮ ገብቷል። ሁለቱ የለም ዲፖዚት ሁለተኛው ሜሴጁን የለም።
የዲፖዚት ሜሴጁን ላክልንና
እ የዲፖዚት ሜሴጁን ላክልንና ቼክ እናደርገዋለን።
አዎ የድቦስ ላይ አይ- አይ- አይገባም ቤት ቪዲዮ አይገባም ያለ ብር ነው የለም ብር
እኮ ከቴሌ ብር የተላከልን ሜሴጅ አለ አይደለ?
አዎ እሱን ላክልን እሺ፣ እና በእሱ ቼክ እናደርገዋለን። ሄሎ
አዎ ትዝ- ላክልን ሜሴጁን እና ቼክ እናደርገዋለን።
ምን የዲፖዚት ሜሴጁን ከቴሌ ብር የተላከልህን ላክልን
خلاص اقرا
እሺ።
واحدة بعتها انت تجري عرفت بس بس بدي تجري في دبر
ሄሎ አቤት ሄሎ አቤት፣ እንደዚህ አለ። ቴሌ ብር ላይ እንትን ያልኩት ያስቀመጥኩት ብር አለ እህ እ፣ ወደ ዲፖስ አልገባልኝም።
እኮ ወደ ቴሌ ብር ነው ወደ ቤስት ቤት ነው የላከው በይው እስኪ።
እ፣ ቤስት ቤት ላይ ነው መሰለኝ የላከው።
ከቴሌ ብሩ ላከ ወደ ቤስት ቤት። እንደዛ ሲልክ ከቴሌ ብር ብሩን ሲቆርጥ message ይልክለታል አይደለ?
አዎ፣ እሱ message ቴሌግራም ላይ ላክልን በይው።